ፍጹም ጨዋነችን ተመልክቼ አክብርሽ ማለቴ ደጋግሜው እንጂ ጥሩነችን እጅ ባንዴ ሁለቴ እኔ ለውለታሽ በሽልማት ነፍሴን ብሰጥሽም በመናገር እንጂ በማስተማር አንቺን አልበልጥሽም። ስኬቻት እንደኖሽ ስኖር አይቻለሁ። ሕይወቴን ልሰጥሽ ተዘጋጅች እመኛት እንዳንቺ ማናት የገዛች እንቁም በሩ ማስዋት ሕይወት